ካል ስል ነው የምደውል።
ሄሎ
ጤና ይስጥልኝ።
ጤና ይስጥልኝ።
ሊያንስ ኪችን አዎ ትክክል ነሽ።
አሪፍ ቤት ነበር የምደውለው። ዘዴት እባላለሁ።
እሺ የእርስዎን ስም ልቀበል?
እ የእርስዎን ስም አልበል።
ፋንታይ እሺ። በዚህ አስር ቀን ውስጥ ምንም አይነት ትራንዛክሽን ያየን አይደለም እና ምናልባት በፖስቱ ላይ ያጋጠመው ችግር ነው።
ሌሎ አይ ስራ መስቀል ስለሆነ ከሰምት ልያ ስራ ስለሆነ ነው።
ይቅርታ ደንበኛቸው አልሰማሁትም።
እ እ ምን አሉኝ?
ምን
በፖስቱ ላይ ያጋጠመው ችግር አለ? በዚህ አስር ችግር የለም ችግር የለም።
ምንም ችግር የለም።
አዎ እሺ።
አዎ እርዳታ ማግኘት ከፈለግኩ በዘጠና ሶስት ቀን አምስት ደውለው እ፣ እርዳታ ማግኘት ይችላሉ።
እሺ እሺ እሺ እሺ መልካም ቀን ይሁን።
ሰላም ለሁላችሁ